ጤና ይስጥልኝ የልጅ አጸጌ ተባ ኮምናይቶች መረጃ ልስጠው።
ሰላም ነው።
እግዚአብሔር ይመስገን። ደንበኛችን እና የቴጉዞ መረጃ ልስጠው።
ቪዛ እንዴት ነው የሚወጣው? የሮማን ፈልጌ ነበር።
የት አሉኝ?
ሮማን ሮማን
ይቅርታ፣ የሀገር ስምን የነገሩ
አዎ የት ሀገር አሉኝ? ሮማንያ
አዎ ሮም- ሮማንያ።
አዎ አዎ እሺ፣ ሮማንያ በስራ ለመሄድ መጀመሪያ
አዎ እዛ ከሚገኝ ቀጣሪ ድርጅት ወይም ደግሞ